Hello,
hello hello
hello,
hello hello, አይሰማም?
hello።
አይሰማም? ይሰማል?
ሰላም ጤና ይስጥልኝ። ሴለዊ
እም። እንትን coin ገዝቼ ነበር።
አቤት።
coin በቴሌ የአጭር የጽሁፍ መልዕክት ተልኮልኝ coin ገዝቼ ደርሶሃል ብሎኝ ከዛ እ ተጨ- ተጨማሪ መረጃዎችን ለማግኘት በዚህ በአሁኑ እሺ፣ በደው- በደወልኩት ደውል እሺ፣ የሚመጥን
እሺ። coin የጥያቄና መልስ እ መጠቀሚያ ነው። ጥያቄና መልሶቹን ነው የምትጠቀሙበት። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው
እሺ ይደውላሉ። አንድ ሶስት ቁጥር ላይ ለመጫወት የሚለውን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ እሺ ጥያቄና መልሶችን ሲጫኑ co- በ coin ነው የሚጠቀሙት። እርስዎ coin ስላለው ጥያቄና መልሶችን መጠቀም ይችላሉ።
እ ግን ሶስት ቁጥር ስ- ስራው እኮ እንትን ይላል
ምን ምን አልተሳካም ምናምን ይላል መጫወት እስቲ ለምን ደግሞ ይደው እስቲ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ሶስት ቁጥር
እሺ
እሺ እንደዛ አድርጌ ደውል ይሁትና አዎ እም፣ አንድ ቁጥር ላይ ለመመዝገብ የሚል ከ- አንድ ቁጥር ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ቋንቋ ይምረጡ የሚል አለ።
አሁን ሶስት ቁጥር አሁን ለመጫወት ስነካ እ፣ አል- አልተሳካም ምናምን ይላል
እ፣ አንድ ቁጥር አልተመዘገቡም። አንድ ቁጥር እስቲ ይጫኑ። subscribe የሚለውን ያደርጉትና ስልኮት balance አለው
ስልኬ እኔ እንጃ ግን እስቲ ይሁትና ድጋሚ ሞክሩ። እምቢ ካለ እንደውላለን ወይ መልሰው ይደውሉ። እሺ